ሄሎ ጤና ይስጥልን ቤት ቤት
ሄሎ ጤና ይስጥልኝ።
ሰላም
እንትን አንድ ሺህ ሶስት ዘጠኝ መቶ ብር withdraw ነበርና ቀረብኝ።
ዛሬ ነው አሁን ነው አዎ፣ ሁለት ሰዓት አካባቢ እሺ፣ check ላድርግልህ። አንዴ መስመር ላይ ጠብቀኝ። ስንት ብር ነበር? ይቅርታ
ሺህ ዘጠኝ መቶ ሄሎ አቤት። አንዴ ይቅርታ።
እሺ ችግር የለም።
እሺ የቴሌ ብር ቁጥርህ አንድ ጊዜ ትነግረኛለህ?
እሱ ይሄው ራሱ ሰማንያ አምስት ሰላሳ ሶስት ሀምሳ ዘጠኝ አዎ
እሺ አሁን ገብቶላል። እሺ check አድርገው።
እሺ
እሺ መልካም ምሽት።